ሄላ ኦርደር ነበር ልንገርሽ እና ተቃራኒ ነበረኝ።
እሺ ንገረኝ።
ዜሮ አራት አርባ አምስት እና ዜሮ አራት ሰላሳ ሌላም ሌላም ይዣለሁ። ሶስተኛ አራተኛው ነው ብኝ ሶስተኛው ነው ብኝ
እሺ አንድ ይፈትና ከኦስካር በርገር ሲጋ ወደ ወሰን የሚሄደው ነው አይደል? የሚወጣው አዎ፣ ወደ ወሰኑ ነው አውጪዋ። hello፣ ያኛን ደግሞ delivery charge ይልኝ። hello hello፣
ቆይ አንዴ አስናቀጥቀኝ። እሺ
ያኛውን delivery charge ጨምርልኝ።
እሱን ንገረኝ። ሶስተኛው ከየት የት ነው?
ያኛው አንደኛው እ?
ዜሮ አራት አስር
እ?
ዜሮ አራት አስር ዜሮ አራት አስር የት ከየት የት ነው?
እሱ በርገር ቤት አልጀምርም
ከበርገር ቤት ሳሊ ተምራት ይላል።
እሺ አንዴ
ሶስት order ነው ይሄ delivery charge ትልኛለሽ። ይሄንን የጎሮ ነው ዜሮ አራት ሰላሳ delivery charge አስታውሱ።
እሺ በቃ ይሄንን አውጥቼልሃለሁ። የኦስካር በርገሩን ማለት ነው።
የወሰኑን ነው ያወጣሽው?
አዎ
አዎ ያኛውን delivery አስታውሱ።